ሄሎ
ከቢጃይ ነበረ ውሎ ደንበኛችን።
እሺ፣ አዎ አሁን አስንት ግዴ ነበረ? አዎ። ሄሎ ይሰማል ደንበኛችን።
እሺ፣ ሄሎ ይሰማል? እ?
አዎ ይሰማኛል። ምንድን ነበር የሆነበት ማሽ?
አዎ ይቺ ሆዝ ላይኖቹ አ፣ ተቃለች እና ታፈሳለች። እሱ ቢቀየር ሆዝ ላይ
አዎ
የት ጋር እ፣ ኦክሲጅኑ ጋር ያለው ነው።
ኦክሲጅኑ ጋር ያለው ሰን ድራፍቱ ላይ ያለው
ከኦክሲጅኑ ወደ ድራፍት የሚሄደው ነው ወይስ ከድራፍት ወደ መቅደው?
ከድራፍቱ ከድራፍቱ ወደ ታፑ የምትሄደዋለች አይደል? ላይ ነው እሷ ነች እንጂ የኦክሲጅኑ አይደለም፣ የወተር ላይ ነች።
ተረስቼ ካለሽ አዎ እ ሙሉ ስሞትን አበበ ፍቃዱ አበበ ፍቃዱ ፍቃዱ።
አ
እሺ ስልክ ቁጥር በደውልበት ለያዘው ያ በዚህኛው አዎ፣ በራሱ በዚህኛው የት አካባቢ ነው የሚገኘው?
አ፣ አራት ኪሎ ቱሪስት ሆቴል አካባቢ አራት ኪሎ ትምህርት ቱሪስት ቤት።
ሆቴል አካባቢ አዎ።
እሺ ሌላ መረዳት ነገር አለ ደንበኛችን?
አ የለም የኛ ብቻ ነው። ቴክ በደወል እናመሰግናለን። ስለ አገልግሎት ያለው ከሚሰሙት ድምጽ ባለ መልካም ቀን።
እሺ